ሄሎ ጤና ይስጥልኝ በሽት ቤት ራሄል ነኝ ባኮምደር ዶክ ሰላም ነው። አይ ቅድም ደውዬ ስልክ ተቋረጠብኝና እሺ ምን ነበር የሆነ ካሸር ቁጥር እንትን አለቅልኝ ብሎ እንትን እሺ እሺ ንገረኝ አስ- አስራ ሁለት እሺ
እ፣ ስልሳ ዘጠኝ እሺ
ሰባ ስድስት እሺ ሰባ አምስት
አስራ ሁለት ስልሳ ዘጠኝ ሰባ ስድስት ሰባ አምስት አዎ
ይሄ ሶስት lost ነው ያለው እ እ ሶስት ጨዋታ ነው የወደቀው እና ተመላሽ የለውም
እሺ እሺ እሺ፣ ሌላ አለ አይ ሌላ የለኝም እሺ እሺ መልካም ቀን ሁላችሁ